Hello ጤና ይስጥልኝ ሰላም ነው አለን እግዚአብሔር እሸቱ እናገኘዋለን
በምን ጉዳይ ነበር የፈለጉት ይቅርታ
በምን ጉዳይ ነበረ የፈለኩትኝ አንድ ጉዳይ ላናግረው ፈልጌ ነበረ
እሺ ምንድን ነው ይነግሩኛል በጣም አሁን ላይ እና
አዎ በቃ አይ ለሱ አንድ ጉዳይ አጫውተዋለሁ ብዬ ነበር ማስተላለፍ ይቻላል ሄሎ